ጤና ይስጥልኝ ወይስ የባንክ መረጃዎች ጤና ይስጥልኝ ሞቷል ለመኛት
ሄሎ
ጤና ይስጥልኝ አሪፍ ቤን የደወሉት ምን ልርዳዎት ለመኛቸው
ሄሎ ይሰማዎታል የኛ ድምጽ ይሰማዎታል ደንበኛችን ይሰማል።
እሺ ምን ልርዳዎት ብር አስተላልፌ ነበረ አልገባልኝ።
እሺ ከየት ወዴት ነበር ያስተላለፉት ከቫሞስ ወደ ቴሌብር
withdraw ነው ለማድረግ የሞከሩት ብሩን ለማውጣት
አውስሮ
ስንት ብር ነበር መቶ ብር ነበር።
እሺ ዛሬ ነው የሞከሩት አ
እሺ በዚህ ቁጥር አሁን በደወሉበት ነው ቴሌብር የሚጠቀሙት አ
እሺ ከቫሞስ ቤት account ዎት ላይ ብሩ ተቀንሷል ወይስ አልተቀነሰም ተቀንሷል።
እሺ ስም ይንገሩኝ ቴሌብር ላይ የተመዘገበበትን የእርስዎን
አዱኛ አምኔቶ
ስም ይንገሩኝ አ?
ይሰማዎታል አ ይሰማዎታል። አዱኛ አምኔቶ ይላል።
መስመር ላይ ያለው ያችን አ ሄሎ
ሄሎ ስሙትም አልበል ደንበኛችን አዱኛ አምኔቶ
አዱኛ አምኔቶ
እሱ እሺ የሰጡንም መረጃ መዝግበናል። ዛሬ በቫሞስ ቤት ላይ system ችግር ስላጋጠማቸው ብር ማውጣትና ማስገባት እየተቸገሩ እንደሆነ ነግረውናል።
አ ነገር ግን በምናልባት እኛም system ላይ የሚታይ ነገር ካለ check እንድናደርግሎት አ ስልክ ቁጥር የኛን የቴሌግራም account ቁጥር እንንገሩትና screenshot አንስተው ይላኩልን።
አ
እሺ ቁጥር ልስጦት የያዙ አ ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት
ዜሮ ዘጠኝ ዘጠና ሁለት አስራ አምስት
ዘጠና ሁለት ብለው አስራ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት ሀምሳ አምስት
ከቫሞስ ቤት ላይ ገብተው ከ transaction history ውስጥ መቶ ብር ለማውጣት እንደሞከሩ የሚያሳየውን አ በ screenshot መልክ አድርገው ይላኩልን።
አ ቴሌግራም ላይ ሲልኩ ስምና ስልክ ቁጥሮትንም ያስቀምጡልን።
ስምና ቁጥር እሺ እሺ ሌላ መረዳዎት ነገር አለ?
ሌላ ይታመም
እሺ ስለ ደወሉኛ እናመሰግናለን። ቀጥሎ ከቢሰዎች በኋላ ስለ አገልግሎት ያሉትን አስተያየት ያስቀምጡልን። መልካም ምሽት።